የኔ ብርቱካን የኔ ጽጌረዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካን የኔ ጽጌረዳ አደረች አራዳ እንደ ዳንግላ በግ ሳይሽ ደስ እያለኝ እንደ ዳንግል የበግ ሳይሽ ደስ እያለኝ አዳኝ እንግዳይ አንቺ ነሽ መሰለኝ ሰንትራጓ ሳኒ አያበቅልም ቡን ሰንትራጓ ሳኒ አያበቅልም ቡን ፍቅር ለመጨረስ ያልታደልኩትን አደረች አራዳው አደረች አራዳ የኔ ብርቱካን የኔ ጽጌረዳ አደረች አራዳ አዲስ ነው ሰንበል ነው ርፉድ ነው ሽታሽ አዲስ ነው ሰንበል ነው ርፉድ ነው ሽታሽ የፊተኛው ባልሽ በምን ነገር ፈታሽ የፊተኛው ባልሽ በምን ነገር ፈታሽ የምስራው ድማ ኮለል የፎከተው የምስራው ድማ ኮለል የፎከተው ይታየኛል ጥርስሽ የተዘናከተው ይታየኛል ጥርስሽ የተዘናከተው ገዳዬ ገዳዬ ገዳዬ ገዳዬ ሳብጇን ሳምጉንጮን ጃንሜዳ ስፋቱ ፍልውሃ ሙቀቱ ሶደሬ መፋጀቱ እንደ ሰራይ ገድ
አደራሉ ቢሮ አደራሉ ቢሮ
እነ ካሳ ገብሬ ገንዘብ ተበድሮ እሱንም ሳይከፍለው ገባ ጠቅላይ ቢሮ እሱንም ሳይከፍለው ገባ ጠቅላይ ቢሮ አደረች አራዳው አደረች አራዳ አደረች አራዳው አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳው አሻቅቤ ሳየው ጋራው ከለከለኝ፣ አሻቅቤ ሳየው ጋራው ከለከለኝ። አይነ ጥርሷ መጣ ተልኳል መሰለኝ፣ አይነ ጥርሷ መጣ ተልኳል መሰለኝ። የዘንድሮ ልቤ እኔ አላውቅለትም፣ የዘንድሮን ልቤ እኔ አላውቅለትም። እንደ ጥቁር ድንጋይ ጉልት ይላል የትም እንደ ጥቁር ድንጋይ ጉልት ይላል የትም ልቤ ዱር አዳሪ አይገባ ከቤቱ ልቤ ዱር አዳሪ አይገባ ከቤቱ የጅቡ ደግነት አለመባላቱ የጅቡ ደግነት አለመባላቱ ገዳዬ ገዳዬ ገዳዬ ገዳዬ አልጋሽ የዝሆን ጥርስ አከዳሽ ሸምበቆ አልጋሽ የዝሆን ጥርስ አከዳሽ ሸምበቆ ትዝታሽ ይመጣል ትኩስ ማር ተልቆ። ትዝታሽ ይመጣል ስንቱን ጋር ዘልቆ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ እንደ ዳንግል የበግ ሳይሽ ደስ እያለኝ እንደ ዳንግል የበግ ሳይሽ ደስ እያለኝ አዳኝም ገዳይም አንቺዬ አንቺ ነሽ መሰለኝ ሰንትራጎ አሳንጂ አያበቅልም ቡን ሰንትራጎ አሳንጂ አያበቅልም ቡን ፍቅር ለመጨረስ አያጉድ ያልታደልኩት ፍቅር ለመጨረስ የኔ ጉድ ያልታደልኩት ሳምጇን ሳምቡቿን ጃልሜዳ ስፋቱ ፈልውሃ ሙቀቱ ሶደሬ መፋጀቱ ረረረረረረ ያገር ያለ ወኔ ብቻ ወይ